Hello ጤና ይስጥልኝ። Hello አቤት ይሰማል።
ቤቲ ፖቲክ ነው?
አዎ፣
እሺ ከ We Plus Solution ነው እኔ የምደውለው እሺ፣
እና ባለፈ app ላይ ተመዝግባችሁ ነበር አይደለ?
እሺ።
እና አሁን የተመዘገቡትን active እያደረግን ስለሆነ system ላይ የሚሞሉ አንዳንድ ጥያቄዎችን እንጠይቅሽ ነበር።
እሺ ነበር እሺ የድርጅታችሁ ስም ምን ነበር?
የድርጅታችን እ እ፣
ስሙ ምንድን ነበር የሚባለው?
ምን የእናንተ እ፣ የእናንተ የእናንተ
ስሜን ነው እኮ የግል ሱቅ ነው እ እ የግል ሱቅ እኮ ነው እኮ አዎ ቤቲ ቡቲክ ነው ምንድን ነው
ጂቱ እ ጂቱ
ምን አልሽኝ?
ጂቱ
እ፣ አይሰማም ይቅርታ።
ጂቱ
ጂቱ አዎ፣ ጂቱ ምንድን ነው ሱ- የምትሰሩት?
brand ልብስ ቤት ልብስ ቤት።
እ፣ Okay እሺ። አድራሻ የት ነው?
ጎሮ
ጎሮ አዎ፣ ጎሮ ምኑ ጋር
አደባባይ መስጊድ ነው።
አደባባይ ጋር። እሺ ስምሽን ትነግሪኛለሽ? ሙሉ ስምሽን?
ራሽ text ላድርግልሽ፣ ስሙ ተጻፍልሽ፣
አይ ጨርሻለሁ። ስምሽን ብቻ ንገሪኝና።
እ፣ እንትን ልበልሽ ታዲያ።
እሺ text ላክልሽና ወይ በዛ ቁጥር መልሰሽ ላክልኝ።
Okay text ላኪልኝና እኔ text አደርግልሻለሁ፣ በ text እጽፍልሻለሁ፣ በ text እሺ እሺ ካልሰራሽ ማለት ነው።
እሺ